ጤና ይስጥልኝ ሁሉ ስፖርት ባንክ ኮሚደር ዳው
ምንድን ነው ቴሌ ብር አይሰራም ያለው እና መመደብ ስል ብንፈልግም እምቢ አለ።
አዎ technical የሆነ ችግር ገጥሞን ነው። deposit አዎ።
ለማድረግ ፈልገው ነው።
አዎ አሁን በምነግሮት መሰረት ማስገባት ይችላሉ።
እሺ
ስልክ ነግሮታለሁ። ወደዚህ ስልክ ያስገቡና ከዛ አዎ።
screenshot አድርገው በቴሌግራም ይልኩልናል። ደረሰኙን ማለት ነው።
okay ከዛ ሙሉ ስሞትን ደረሰኙንና የሁሉ ስፖርት የሚጠቀምበትን ስልክ ይልኩልናል።
አዎ ከዛ ይ- እናስገባለታለን ማለት ነው።
okay withdraw ከሆነስ
withdraw code ደግሞ ማድረግ ሲፈልጉ እነግሮታለን ይደውሉልና።
okay ጥሩ እሺ በ text ነው የምትልክልኝ ወይስ አይ ቁጥር ያዙ።
እሺ የቴሌብር ቁጥርና የቴሌግራም ነው የምነግሮት። መጀመሪያ የቴሌብሩ ልንገሮት።
የቴሌ ብሩ እሺ ጥሩ ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት እሺ ፍትሐ አምላክ ማርዬ።
ቤተ አምላክ ማርዬ አዎ ጥሩ እሺ ከዛ የቴሌግራም ደግሞ የያዙ።
የቴሌግራም አለኝ በዛ message ጽፋለሁ ልኝ እሺ ሙሉ ስሞትንና የሁሉ ስፖርት የሚጠቀምበትን ስልክ መርሳት እንዳይ- መል- መላክ እንዳይረሱ።
ጥሩ እሺ እናት እሺ እሺ